ጤና ይስጥልኝ ሁሉ ስፖርት ባኮም ደግሞ
ጤና ይስጥልኝ። ወደ ሁሉ ስፖርት ብር አስገብቼ ነበር። ያው አራት ቀን ሆነው። ኧረ መልሱልን እባካችሁ እባካችሁ። ስንት ጂቢ እያለ ወደ እናንተ መጠን
እሺ የቴሌግራም አካውንታችን ላይ ልከው ነበር እንዴ?
አረ ልክ ያለው በመጀመሪያው አንስቼ ልኬ በቃ በአየር ላይ ላሻላችሁ
ማን ልበል የቴሌግራም ስሞትን
ሀብቱ ሀብቱ ሀብቱ
አ
ሀብቱ ሀብቱማ
ወንድም
ወንድሙ
አ
አልተላለፈልዎትም? አል- check አድርገውታል?
check አድርጌዋለሁ። ምንም ብር አልገባም። balance አልገባም?
ዜሮ ነው የሚለው አያሳይም ራሱ። አዎ አራት ቀን ነው ምናምን።
እሺ check እናደርግልዎታለን ዛሬ።
እስኪ አድርጉት ወይ እንጫወት ወይ አቁሙት አይሻል? በአየር ላይ ቀረ።